ሄሎ
ሄሎ ሰው ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን።
የደወሉት ምን ልርዳዎት?
እ፣ መመዝገብ ፈልጌ ነበረ ቀደም ብዬ አ፣ ማስታወቂያውን ምኑን አይቼ እሺ፣ የአክሲዮን ሽያጭ ነው።
አ እሺ፣ እሺ።
እና አሁን ስምና ስልክ ነው እየመዘገብን ያለ ነው። ሐምሌ አንድ ላይ ደውለን ያለውን እ።
መረጃ detail ኡ መረጃ እናስረዳዎታለን።
detail ን ሐምሌ ላይ እሺ።
አዎ፣ ስለዚህ ሐምሌ ስሜን አንድ። እሺ፣ ስሞትም ስሜን አለ በል።
ልንገርሽ፣ አበበ አዎ።
ዘውዴ።
እሺ፣ ምን ላይ ነበረ ማስታወቂያችን ነው የሰሙት?
እ፣ ነገሩ ፌስቡክ ላይ ምናምን አይቼው ነበር ቀደም ብዬ።
አሃ፣ አሁን ደግሞ በዜና በምንም እያየሁት ነው።
ቲቪ ላይ በዩቲዩብ ነው መሰለኝ።
እሺ፣ ግን ከዛ በፊት የፌስቡክ ላይ አይቼዋለሁ አ፣ እሺ፣ እሺ።
እና እሺ ስልኮት ዜሮ አምስት ቤት ነው አይደለ?
አ አ ሰማንያ የመጨረሻው እ።
ሀምሳ ዘጠኝ አ እሺ፣ እሺ። እንደውልሎታለን።
በቃ እናመሰግናለን።
እሺ፣ እሺ፣ መልካም ጊዜ እሺ፣ እሺ፣ እሺ።